Hello ጤና ይስጥልኝ።
አብሮ ይስጥልኝ።
አቶ ቢሻሙ ነው?
አዎ እሺ አሁን የሪፖርት ችግር እየነገሩን ነበር። አሁን የቴሌግራም account ኡን ይነግሩናል።
እሺ፣ የቴሌግራም account በጥ- በስልክ ተልኮ ነው።
የላኩበትን እሺ የላኩበትን ይንገሩን።
እሺ የላኩበትን ስልክ ቁጥር ነው የምልሽ ወይስ እሺ ይንገሩን ቁጥሮትን ዜሮ ዘጠኝ
ሀምሳ አራት እሺ ሀያ ሶስት ሀያ አንድ ስልሳ ዘጠኝ
እያየሁለት ነው ደንበኛችን። ይቅርታ እሺ፣ ችግር የለም።
መስመር ላይ ያሉ ደንበኛችን
እ?
ይቅርታ መስመር ላይ ስላስታወቅነዎት ኧረ፣ ሰማይ ብር ወደ ዳሽ ቤት አመልክቶ ነበር። ተሳክሎሎታል። ወደዚህ አካውንቱ ገብቶሎታል ደንበኛችን።
እሺ፣ በጣም ነው የሚያመሰግናቸው።
ምንም ድል ደንበኛችን፣ መልካም ምሽት ይሆንሎት።
በቃ እሺ፣ በተመረክቼ ያለው ያው መልስ እልክላቸዋለሁ።
እሺ እሺ፣ መልካም ምሽት።
አመሰግናለሁ።